ጤና ያስፈልማን ይፓፓ።
ሰላም እንዴት ነሽማ?
እግዚአብሔር ይመስገን አባት።
ካችሁን ከምንደ ቲክቶክ ላይ አግኝቼ ነበረና ምን አለኝ?
መኪና ፈልገን ነበረ።
እሺ ምን አይነት መኪና?
ዲዛይር
ዲዛይር አለን ሀያ ሀያ ሁለት በለጠፈ አለን። ክሬም ባንክ ባንክ ባንክ ይመቻች ነው የምንፈልገው ማለት ነው።
አዎ ባንክ ይመቻችሎታል፣ ይወጣሎታል። ሁለት ነጥብ ዘጠኝ ነው ባንክ ይወጣሎታል በባንክ okay ህግ ስለዚህ እኛ እስከ አንድ ነጥብ አምስት እስከ አንድ ነጥብ አምስት እስከ አንድ ነጥብ ስድስት cash ከከፈልን
እንደዛ እንደዛ ከፍለው
cash ኡን እስከ አንድ ነጥብ ስድስት አንድ ነጥብ አምስት ድረስ ነው cash የምንከፍለው። ሌላውን በባንክ
አንድ ነጥብ አምስት ድረስ ከ- አንድ ነጥብ አምስት ድረስ ከፍለው አዎ እስቲ ቁጥር ልስጠው ዜሮ ዘጠኝ አርባ አራት ቆይ አንዴ ልጻፍሽ ቆይ ዜሮ ዘጠኝ አርባ አራት
ዜሮ ዜሮ
ዜሮ ዜሮ ሰማንያ ሰባት አስራ አንድ ላይ ደውሉ።
ሰማንያ ሰባት አስራ አንድ ደውል።
አዎ።
እሺ ቴንክ ዩ
እሺ እናመሰግናለን። ያ ሀይሩፍ ሁለት ሺህ አስራ አምስት